Hello? Hello
አቤት።
ውይ ከችፕችፕ ነበር ምደውልልዎት።
እሺ እ፣ ይቅርታ እንዲጠብቁኝ። ማንጎ ያልመጣ ነበረውት አይደለ?
አዎ፣ እሺ የት ነበር location የሞሉት? ነገር ልንልክልዎት ስለሆነ ነው።
አዲስ ገበያ በዳይ ፋርማሲ ገባ ብሎ።
አዲሱ ገበያ።
አዎ፣ በቃ እሺ፣ እሺ። ነገ እ፣ driver ሲደውሉ ያንሱላቸው።
እሺ፣ እሺ። አመሰግናለሁ።
እሺ፣ መልካም ምሽት።
እሺ፣ ቻው።